ጤና ይስጥልኝ በበጎ ተመል ልረዳው
ይቅርታ ትላንትና ሀምሳ ብር አግኝቼው ነበር አልገባልኝም ለምንድን ነው
እሺ በዚህ ቁጥር ነው
አዎ
እሺ አንድ ደስታ ጠብቁኝ እሺ ይገባሉታል ትንሽ የሲስተም ችግር አጋጥሞና ሲስተካከል ወደ ይገባሉታል System ላይ አልበለው?
አዎ system ላይ ስላለ ምንም ችግር የለውም ይገባሉታል Okay እሺ እሺ